ጤና ይስጥልኝ። አሪፍ ነኝ ማለት ነው። የባንክ መረዳት
ዲፖዚት ያደረኩት ብር አልገባም እና ግን ከአካውንት ይቆርጣል።
እሺ የት ወዴት ነበር ያስቀመጡት? የት ወዴት ነበር ዲፖዚት ለማድረግ የሞከሩት?
ሲቪ ብር ወደ ቴክስፖርት ኤክስ ስፖርት ነው ያሉት። ከሲቢ ብር ወደ ቴክስ ስፖርት ነው ያሉት።
አዎ አሁን ሪፖርት አድርጌ ቴሌግራም ቁጥር ሰጥተኝ ነበር።
እሺ ላኩልን ምንም እዛ ላይ ሪፖርት ስፔስ ውጡ።
አዎ ልክ ያለው ምንም እስካሁን ስፖንሰር አለ።
ይሰማውታል እመኛቸው።
አዎ ልክ ያለው ቴሌግራም ላይ ግን ምንም ሪስፖንስ አልተደረገም።
እሺ ማን በሚል ስም ነው የላኩልን?
አንደ ብርሃን
ማን አሉኝ?
አንደ ብርሃን
እሺ ደንበኛችን እ፣ መቶ ብር የሚል ነው።
አዎ እሺ text ይሄንን text message ኡን ስለሆነ ይላኩልን፣ እሱን በ screenshot መልክ አድርገው ይላኩልን።
screenshot አድርጌለት እንደዚህ በጽሁፍ የሆነው ሳይሆን በ screenshot ያለውን message ም አለ።
message ኡን screenshot አንስተው ማለት ነው።
እሺ እሺ በዛ ይላኩልን እና ተሰርቶ እንዳለቀ እናሳውቆታለን።
እሺ
እሺ ሌላ ጥያቄ ያሉት
ይቆያል
መስመር ላይ ያሉት ደንበኛችን ይቆያል ወይ?
አ፣ በዚህ ሰዓት ማለት አንችልም፣ ግን ተስተካክሎ እንዳለቀ እናሳውቆታለን። እሺ መልካም ምሽት እንለዋለን።
መልካም እሺ